ሄሎ ሰላም ጤና ይስጥልኝ።
ሰላም፣ እግዚአብሔር ይመስገን።
ሊንስቶን የደወሉት ምን ልርዳዎት?
እ፣ ያለቀ site የት የት ነው ያላችሁ?
እ፣ ያለቀ ቤት የለንም። አሁን ግንባታ ላይ ያሉ ናቸው።
okay፣ ስንት percent ይደረሳሉ?
ስልሳ percent ላይ የደረሰ ሀያት ላይ አለን።
ስልሳ percent ሀያት አዎ ሀያት ከሰባ ሁለት ጀርባ
Okay፣ የጀሞስ እ፣ የጀሞ ገና ነው፣ foundation ላይ ነው።
Okay። እ፣ ሌላ ሜክሲኮ ወይዘው አካባቢ እ፣ ትንሽ የገፋ የለም?
እ፣ የለም የሜክሲኮም አራተኛ ማን ስድስተኛ floor ላይ ነው ያለው።
እም፣ የቦሌውም foundation ላይ ነው ያለው። የሀያቱ ነው የሚፈጥነው።
Okay። እኛ አሁን እ፣ በባንክ በኩል ስለሆነ ምናልባት እ፣ የቶር ካርታ ምናምን ስለሚጠይቁን አዎ በባንክኛ አንሰራም ከባንክ ጋር።
አይ ነው እ፣ እ።
ሙሉ ክፍያውን ነው የሚከፍለው ባንኩ ኦ፣ እንትን አይደለም፣ ኦ፣ መቶ percent ኡ ነው የሚከፍለው እህ፣ እና ባንኩ የሚፈልገው ምንድን ነው ካርታውን እና አዎ፣ እ፣ እሱን ብቻ ነው እንጂ እ፣ እንትኑ ችግር የለውም። ምናልባት ከዚህ አንጻር እ፣ ትንሽ ለካርታ የደረሰ አሁን ሰባ percent ምናምን ከሆነ ብዙ ጊዜ እህ፣ ኮፒ ካርታም እ፣ ማውጣት ይቻላል ይመስለኛል። በሪል ስቴት አሰራር አዎ፣ ሰባ percent የደረሰ ቢኖር ሜክሲኮ፣ ጀሞ እዛ እ።
አካባቢ እንዲህ አይነት ነገር ካለ መጥተን ልናወራችሁ ነበር።
Okay እንደዛ አሁን እርስዎ በሚፈልጉት site የለም እንደዛ የደረሰ
አሀ ሰባ ሁለት ብቻ ነው።
ሰባ ሁለት ላይ ያለው ነው ስልሳ percent ላይ ያለው
Okay እ፣ ሏችሁ
ቢሮአችን ገርጂ ቦሌ እና ልደታ አለን ቦሌ ምኑ ጋር ቦሌ ሀያት ሆስፒታልን ያውቁታል አውቋለሁ።
ከሱ ጎን ዝሀብ ሆቴል አለ ከሱ ፊት ለፊት የእኛ ቢሮ አለ ወይንም ከሞይንኮ ጎን ከሞይንኮ ጎን ነው አዎ ወደ ውስጥ ይገባል።
ወደ ውስጥ አይገባም ጫፍ ላይ ልብስ ቤቶች አሉ ከሱ ጎን ነው
Okay እሺ። ወይ እዛ መጥተን በአካል እናወራለን።
Okay ይችላሉ እንደዛም በአካል ማውራት ይችላሉ ምናልባት ያለቁት site ኦች ላይ ምናምን የሚኖር ነገር ካለ አ ሆልድ የተደረገ ምናልባት እኛ የማናውቀው የሽ- የሽያጭ አማካሪዎች የሚያውቁት ነገር ካለ መጥተው የሚነጋገሩ የተሻለ ነው።
ሮሽ እሺ ስሙትም አልበል እንግዳ ወርቅ እንግዳ ወርቅ ምን ላይ ነበረ ማስታወቂያችንን የሰሙት?
በኤስኤምኤስ ተልኮልኝ ነው ሰማንያ አንድ ሰማንያ ስምንት ኦኬ ሴም መቼ ይችላሉ?
አ፣ ነገ ወይ ሐሙስ ከሁለት ሰዓት እሺ እሺ ደውሉልን ከጠፋቦት። መልካም ቀን ነው። አመሰግናለሁ።
እሺ እሺ